ኧረ sister ከሽሬ ወደ አዲስ አበባ አለ እንዴ?
አዎ አለ። ለመቼ?
በቃ አሁን ቀንትን ደውዬልሽ ነበረ ወይ ነገ ከነገ ወዲያ
እሺ
በተቻለ ነገ ነገ ካለ
አለ። ከሽሬም ወደ አዲስ አበባ አለ። ለአንድ ነገ?
ሰው ነገ ከነገ ወዲያም አለ። ተመሳሳይ ነው ይሄኛው።
ለሁለት ሰው አዎ ለአንድ ሰው አምስት ሺህ ሶስት አምስት ሺህ አምስት መቶ አስር ብር
አምስት ሺህ አምስት መቶ አስራ ሁለት ብር
okay ለነገ ነገ ስንት ሶስት በራለ ከጠዋቱ ሶስት ሰዓት ከሀምሳ ስድስት ሰዓት ከሀያ እና አራት ሰዓት።
okay ስድስት ሰዓት አስራ አንድ በጠዋቱ በቃ እሺ ጠዋት እሺ ሶስት ሰዓት አዎ።
እሺ እሺ